ጤና ይስጥልኝ ብርሴ።
ሄሎ ሰላም ነው?
ጤና ይስጥልኝ።
እግዚአብሔር ይመስገን።
እሺ ምን ልርዳ?
ጨዋታ እንትኑ ተቀያይሯል እንዴ?
ምን
special game ምናምን የሚል ነበረ የ fruit ምናምን ጠጣ special- ናቸው እ
special game special- የሚል fruit special game-
ወደ crash ምናምን game maintenance ላይ ተቀይሯል።
ናቸው። አ- እነዛ maintenance special ላይ game ናቸው?
ያሉት maintenance አሁን ላይ ናቸው እና በቅርቡ ይመለሳሉ።
እሺ እናቴ እሺ እሺ እሺ። መልካም ቀን።
እናመሰግናለን።